ሰላም ጤና ይስጥልኝ። ችብችብ ደህና ዋላችሁማ?
እግዚአብሔር ይመስገን።
በዚህ ስልክ ቁጥር ዛሬ አስታውሽን ብላችሁኝ ነው ነገ እንዲወጣልኝ ድንች አለኝ።
እሺ እስኪ ስልክዎትን ይንገሩኝ። ይቅርታ።
ዘጠኝ አስራ ሶስት
እሺ ሰባ አንድ አርባ ዘጠኝ ሰላሳ አንድ ሄሎ ሄሎ፣ ወይ እያየሁልዎት ነው። ይቅርታ።
እሺ። አይ ምናልባት ካርድ አልቆብኝ ምናምን እኮ ነው ብዬ አይደለም እሺ። ስንት ኪሎ ድንች ነበረ አጠቃላይ?
አስራ አንድ ይመስለኛል አስራ አንድ ነው።
ይመስለኛል። አዎ። አንድ ሶስት እና ሌሎቹ ሁለት ሁለት አይደል?
አዎ። ቆይ connection ስላስቸገረኝ ነው።
ሶስቱ በእኔ ስም ሌሎቹ ሁለት ሁለት ይመስለኛል።
እስኪ ቆይ መልሼ ልደውል። ይቅርታ።
እሺ እናት እሺ እሺ